Hello Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
okay ሚኪ ከጅብጅብ ነበር የምንደውለው።
እሺ እሺ።
okay ዛሬ የሚመጡ orde- order ኦች ነበሩት አይደለ?
አዎ እነሱ order ኦች ዛሬ መድረስ አልቻሉም። driver ኣችን አጋጣሚ መኪና ተበላሸበትና ዛሬ መምጣት አልቻለም። ይቅርታ። ለነገ እናመጣሉት ነበረ።
እሺ ይቻላል። ነገ ስንት item ነው ያሉት?
እ ሁለት ነው።
Okay እሺ።
አንድ እያንዳንዱ item ዎት ላይ እ በ- ሁለት ሁለት ኪሎ በነፃ እና- እንጨምርሎታለን ለይቅርታ ያክል ማለት ነው።
ጎን- እሺ እሺ።
ስለቆየቦት በጣም ይቅርታ። ነገ መረከብ ይችላሉ። ነገ ይመጣሉታል።
ነገ ጠዋት ነው ከሰዓት ነው ማወቅ ይቻላል?
ያው ዛሬ ስለቀረቦ ቅድሚያ ለእናንተ ነው የሚሰጠው። ከጧት ይመጣሉታል።
እሺ እሺ ናት።
መልካም ምሽት። እሺ መልካም።